ቦነስ ለማወቅ ነበረ ኮድ ልትሰሪልኝ?
እሺ ንገረኝ።
አስር አርባ አንድ
አንድ ጊዜ ጠብቀኝ። ይቅርታ እሺ
እሺ አስር አስራ አንድ አስር አ አይደለም አስር አርባ አንድ አርባ አንድ እሺ ዜሮ አራት ዜሮ አራት ሰማንያ አምስት
ሁለት መቶ ብር ቦነስ አለው። እሺ ሁለት መቶ አዎ
okay thank you እሺ እሺ አመሰግናለሁ። እኔ መልካም ምሽት